ሄሎ
ሄሎ
ሄሎ ወይ ጤና ይስጥልኝ፣ እንዴት ነሽ?
እግዚአብሔር ይመስገን።
information ፈልጌ ነበረ ሰላም።
የኢየሩሳሌም ጉዞ ፈልጌ የኢየሩሳሌም ያዩበት የህፃኗ ልጅ አይደለ?
እ የህፃኗ ልጅ ነው አይደለ? ፕሮግራም ላይ ያዩት እጹብ ልጆች ላይ
እ አይ ኢየሩሳሌም ሰው ለመላክ ፈልጌ ነበረ።
ከኛ ጋር ሳይሆን መነጋገር የሚፈል- የሚችሉት ማለት ነው።
እሺ እዛ ስልክ ላይ ባስቀመጥነው እ, ቁጥር ላይ ነው።
okay። የሚታመኑ ሰዎች ናቸው?
አዎ አዎ የ- አዎ እኛ ያስቀመጥነው አዎ አዎ
እሺ እሺ።
እ, የእናንተ የመጀመሪያ- መስለውን ነው።
አይ ነው ግን እ, ስልካቸው ስንት ስንት ነው? አለሽ አጠገብሽ?
ይቅርታ የለኝም ማስታወቂያ ሰራንበት ላይ አይደለ እዛ ላይ ከይቅርታ ጋር
እሺ ህፃኗ ልጅ የመጨረሻ ላይ የጾም ድንቅ ልጆች የቀረበችበት ላይ ያለ እዛ ፕሮግራም ላይ ይዩት ከይቅርታ ጋር እሺ እሺ።
እሺ መልካም ቀን